ሄሎ አቤት
መስመር የሚነግሩ ይሆናል።
ማን?
የደንጉቴ ዶንኪ ቲዩብ ነው። ምን ልርዳ?
የለዛሽ አዎ
ብር ይቻላል።
አይቻልም። ይሄ የስራ ስልክ ነው። እጹብ ድንቅ ልጆችን ለመጠቆም እና ለሌሎች ጉዳዮች ነው ይህን ስልክ ያስቀምጥ ነው።
ሊዲያ ነች።
አይደለሁም፣ አይደለሁም። ምን ነበር ጉዳይ?
በቃ እሺ።
እሺ፣ እሺ፣ እናመሰግናለን። እሺ